ምዕራፍ ስልሳ ወአሃዱ መንፈሰ እግዚአብሔር ላዕሌየ ዘቀብአኒ ዘበእንቲአሁ አስተብፅሖሙ ለነዳያን ፈነወኒ ስለ እሱ ነዳያን ትሩፋንን ደስ አሰኛቸው ዘንድ በእኔ ያደረ መንፈሰ ረድኤት ላከኝ ይላል ኢሳይያስ። ወእፈውሶሙ ለቁሱላነ ልብ በቁስለ መከራ የተያዙትን አድናቸው ዘንድ ወእስብክ ሎሙ ብእዛነ ለጽዋን ለተማረኩት ነጻነትን አስተምራቸው ዘንድ ማለት ሚጠትን አስተምራቸው ዘንድ ላከኝ። ወይርአዩ እውራን እውራነ ልቡና እስራኤል ያዩ ዘንድ ላከኝ። ወእስምዮ ለአመት እግዚአብሔር ህሩየ ዕለተ ሚጠትን የተመረጠ እለው ዘንድ ወለ ዕለተ ፍዳ ህሪተ ዕለተ ፍዳም ያላት ዕለተ ሚጠት ናት። የባቢሎን ሰዎች ፍዳን ስለተቀበሉባት ዕለተ ፍዳ አላት። ወአስተብስሖሙ ለልህዋን ሰባ ዘመን ያዘኑትን ደስ አሰኛቸው ዘንድ ወእሁቦሙ ክብረ ለእለ ይላህውዋ ለጽዮን ኢየሩሳሌምን አጥተው ላዘኑ ሰዎች ክብረ ሥጋን እሰጣቸው ዘንድ እሰጣቸው ዘንድ ወአሃቦሙ ክብረ ለእለ ይላህውዋ ለጽዮን ኢየሩሳሌምን አጥተው ላዘኑ ሰዎች ክብረ ሥጋን እሰጣቸው ዘንድ ወህየንተ ሐመድ እፍረተ ትፍሥሕት ለእለ ይላህው ትቢያ ይበንባቸው ስለነበር ፈንታ ላዘኑ ሰዎች ደስ የሚያሰኝ ሽቱን እሰጣቸው ዘንድ ወልብሰ ክብር ህየንተ መንፈስ ትኩዝ ሰባ ዘመን ስላዘነ ልብ ፈንታ ደስ አሰኘው ዘንድ ፈነወኒ ላከኝ። አንድም መንፈሰ እግዚአብሔር ላዕሌየ ዘቀብአኒ ዘበእንቲአሁ አስተብስሆሙ ለነዳያን ፈነወኒ ያዋሃደኝ በህልውናዬ ያለ የእግዚአብሔር የባህር ሕይወቱ መንፈስ ቅዱስ። አንድም መንፈሰ እግዚአብሔር ላዕሌየ ዘቀብአኒ ዘበእንቲአሁ አስተብስሆሙ ለነዳያን ፈነወኒ ያዋሃደኝ በህልውናዬ ያለ የእግዚአብሔር የባህር ሕይወቱ መንፈስ ቅዱስ። አንድም ሳይናበብ መንፈሰ እግዚአብሔር ላዕሌየ በእኔ ህልውና ባለ መንፈስ ቅዱስ ያዋሃደኝ እግዚአብሔር አብ ምእመናንን አስተምር ዘንድ ላከኝ። አንድም መንፈስ ዘዚአየ በህላዌ ለሊሁ ሀደረ ላዕሌየ ብሎ ሳዊሮስ ዛንጾኪያ ተርጉሞታልና ብሎ የእግዚአብሔር አብ የባህር ሕይወቱ መንፈስ ቅዱስ ላዕሌየ በእኔ ህልው ነው። ወዘበእንቲአሁ ቀብአኒ ስለማስተማርም ያዋሃደኝ መንፈስ ቅዱስ ምዕመናንን አስተምራቸው ዘንድ ላከኝ። ወእፈውሶሙ ቁሱላነ ሥጋን በተአምራት ቁሱላነ ነፍስን በትምህርት አድናቸው ዘንድ ወእስብክ ሎሙ ጽዋዋነ ሥጋን በተአምራት ጽዋዋነ ነፍስን በትምህርት ነጻነትን አስተምራቸው ዘንድ አንድም ለጽዋዋነ ነፍስ እለ ውስተ ሲኦል ጻኡ ወእለ ውስተ ጽልመት ተከሰቱ ብዬ ግእዛነ ነፍስን አስተምራቸው ዘንድ ወይርአዩ እውራን እውራነ ሥጋ በተአምራት እውራነ ነፍስ በትምህርት ያዩ ዘንድ አንድም እውራነ ነፍስ ገነት መንግሥተ ሰማይን ያዩ ዘንድ ፈነወኒ ላከኝ። ወእስምዮ ዕለተ ስቅለትን የተመረጠ እለው ዘንድ ወለ ዕለተ ፍዳ ዕለተ ፍዳም ያላት ዕለተ ስቅለት ናት። አጋንንት ፍዳ ስለተቀበሉባት ዕለተ ፍዳ አላት። አንድም ወእስምዮ ሶስቱን ዓመት ከሶስት ወር የተመረጠ እለው ዘንድ ወለ ዕለተ ፍዳ በአጋንንት በመናፍቃን ፍዳ የሆነችባቸው ዕለተ አርብን የተመረጠች እላት ዘንድ ፈነወኒ ላከኝ። ወአስተፍስሖሙ ለልህዋን አምስት ሺህ ከአምስት መቶ ዘመን ያዘኑትን ደስ አሰኛቸው ዘንድ ወእሁቦሙ ልጅነትን አጥተው ላዘኑ ክብርን ልጅነትን እሰጣቸው ዘንድ ወህየንተ ሐመድ አምስት ሺህ ከአምስት መቶ ዘመን ሐመደ እወልት ይቀቡ ስለነበረ ፈንታ ልጅነትን እሰጣቸው ዘንድ ወልብሰ ክብር አምስት ሺህ ከአምስት መቶ ዘመን ስላዘኑ ፈንታ ክብርን እሰጣቸው ዘንድ ፈነወኒ ላከኝ ወይሰመዩ ትውልደ ጻድቃን ተክል ዘእምኀበ እግዚአብሔር ለስብሐት ሊያመሰግኑ ከእግዚአብሔር የተገኙ ተክል እስራኤል የአብርሃም የይስሐቅ የያዕቆብ ልጆች ይባላሉ። አንድም የጻድቃን የአብርሃም የይስሐቅ የያዕቆብ ልጆች ምዕመናን ከእግዚአብሔር የተገኙ ተክል ይባላሉ። ወያንጹ መዝበረ ዘመዝበረ ለዓለም ሰባ ዘመን የተፈታች ኢየሩሳሌምን ያቀናሉ። አንድም አምስት ሺህ ከአምስት መቶ ዘመን በመከራ የፈረሰ ሰውነትን በልጅነት ያንጻሉ። አንድም አምስት ሺህ ከአምስት መቶ ዘመን የተፈታች ገነትን ያቀናሉ። ወይቀውሙ ወያነስኡ ወይሄድሱ አይጉረ ዘመዝበረ ለትውልደ ትውልድ በረድኤት ይነሳሉ። ሰባ ዘመን የተፈታች ኢየሩሳሌምን ያቀናሉ። አንድም ምዕመናን ገነት መንግሥተ ሰማያትን ያቀናሉ። ወእምዝ ይመጽኡ ካልአን አሕዛብ ከዚህ በኋላ በሚጠት ሌሎች አሕዛብ አምነው ይመጣሉ። ወይርእዩ አባግአኪ በጎችሽን ይጠብቃሉ። አንድም በዘመነ ሐዲስ ሌሎች አሕዛብ አምነው ወደ ቤተ ክርስቲያን ይመጣሉ። ወይሰመዩ ካህናቲሁ ለእግዚአብሔር ወአግብርተ እግዚአብሔር የእግዚአብሔር አገልጋዮች የእግዚአብሔር ተገዢዎች ይባላሉ። ወይበልዑ ኃይለ አሕዛብ የአሕዛብን ገንዘብ ይበላሉ። ወይትየሰዩ በብዕሎሙ በባለጸግነታቸው ይጸረራሉ። አንድም በብዕል አሕዛብ ይጸረራሉ። አንድም በወንጌል ያምናሉ። ወይወርሱ ካልእተ ምድረ ከባቢሎን ልዩ የምትሆን ኢየሩሳሌምን ይወርሳሉ። አንድም ከኢየሩሳሌም ልዩ የምትሆን ብሔረ አሕዛብን ይወርሳሉ። ወውስተ ርእሶሙ ትብስት ዘለዓለም እንዘ ውስተ ርእሶሙ ሲል ነው ዘሩባቤል ዘውድ ደፍቶላቸው። አንድም ከዚህ ዓለም ልዩ የሆነች ገነት መንግሥተ ሰማይን ይወርሳሉ። ጌታ አክሊለ ሦክ ደፍቶላቸው እስመ አነ እግዚአብሔር ዘአፈቅር ጽድቀ ወእጸልእ ኀይደ ወአመፃ ቅሚያን ስርቆትን የምጠላ እውነትን የምወድ ፈጣሪ እኔ ነኝና ወእሁብ ተግባሮሙ ለጻድቃን ወእሰርዖሙ ስርዓተ ዘለዓለም ለጻድቃን የደከሙበትን ዋጋ እሰጣቸዋለሁ። ከዚህ አስቀድሞ እነሱ የደከሙበትን አሕዛብ ይበሉት ነበርና ለዘላለም ጸንቶ የሚኖር ሕገ ኦሪትን እሰራላቸዋለሁ። አንድም ወእሁብ ተግባሮሙ የምግባር የሃይማኖታቸውን ዋጋ እሰጣቸዋለሁ። ቀድሞ የምግባራቸውን ዋጋ አጋንንት ያስቀሩት ነበርና ወእሰርቆሙ ሕገ ወንጌልን እሰራላቸዋለሁ። ወይታወቅ ዘርቆሙ በውስጥ አሕዛብ ልጃቸው በአሕዛብ ዘንድ በደግነት ይታወቃል። ወየአምሮሙ ኩሉ ዘርእየ ትውልዶሙ ከመሙንቱ ዘርእ ዘባረከ እግዚአብሔር ልጆቻቸውን ያየ ሰው ሁሉ እግዚአብሔር የባረካቸው እንደሆኑ ያውቃቸዋል። ወይትፌስሑ ትብጽሕተ በእግዚአብሔር በእግዚአብሔር አምነው ደስ ይላቸዋል። ወትትሐሰይ ነፍስየ በእግዚአብሔር ልቡናዬ በእግዚአብሔር አምና ደስ ይላታል። እስመ አልበስከኒ ልብሰ ሕይወት አልበስከኒ ልብሰ ግስ ነው ከመከራው አድነኸኛልና ወከደንከኒ ክዳነ ሐሴት ወከደንከኒ ግስ ነው ደስ እንዲለኝ አድርግኸኛልና ከመትርሲተ መራዊ ወከመሰርጎ መርዓት እንደ መርዓዊና እንደ መርዓት ሽልማት አንድም እስመ አልበስከኒ ልብሰ ሕይወት ወከደንከኒ ክዳነ ሐሴት ልጅነትን ክብርን ሰጥተኸኛልና ከመትርሲተ መርዓዊ ወከመሰርጎ መርዓት እንደ አዳምና እንደ ሔዋን ወከመ በቁለ ገራህት ስሙር በእርሻ ላይ የበቀለ ዘር ያማረ የተወደደ እንደሆን ወከመ ተክለ ገነት በገነት ያለ ተክል ደስ እንዲያሰኝ ከማሁ ይሰርጽ ከማሁ ያሰርጽ እግዚአብሔር ጽድቀ ወሐሤተ በቅድመ ኩሉ አሕዛብ እግዚአብሔርም ቸርነቱን ደስ እግዚአብሔርም ቸርነቱን ደስታውን በአሕዛብ ሁሉ ፊት ይገልጣል።